አሁን ነው ይሰራል። ፎርጅ አይደለም ገስት
ሄሎ ሰላም ጤና ይስጥልኝ። ከቢጃ ኢትዮጵያ ነበር ምደውል።
ጤና ይስጥልኝ።
ሰላም ምን- እ፣ ምን ልርዳው? ደውለው ነበር።
ደውዬ ነበር። አዎ የጥገና ክፍል ነው።
እሺ
ፍሪ ተበላሽቶ ነው
እሺ፣ የቤቶች ስም ማን ነው የሚባለው?
የስጦታ ካፌ
የስታ የስጦታ ካፌ የስጦታ ካፌና ሬስቶራንት መስቀል ፍላወር ጋር ነው የሚገኘው።
አ
ሰማዎታል?
ይሰማ
ሰማዎታል?
ይሰማኛል ይሰማኛል ይሰማኛል።
አሁን ደውለው ነበር። ደንበኛችሁ ተመዝግቦሎታል?
አዎ
እሺ መዝግበን አስተላልፈንልታል ደንበኛችን። እሺ አስተላ